ሀሎ hello ተቋረጠ መሰለኝ።
hello እያልኩሽ አልሰማሽኝም። በዚህ አዎ፣ ቁጥር ምንም ነው ወይ አይሰማኝም።
ማገኝሽ ነው ያልኩት።
አዎ ይሄ የግሎሪ short code ቁጥር ነው። መደወል ይችላሉ በዚህ።
የቢሮ ስልክ መሰለኝ አይደል?
አዎ አዎ የቢሮ ስልክ ነው። አዎ ሰማንያ ሁለት okay፣ ሀያ ማነው ሶስት ስሙ?
ብለው ያገኙናል። ቃል ኪዳን እባላለሁ።
ቃል ኪዳን። እሺ፣ አ፣ እሺ እ- እርሱማ ልበል።
እየው እባላለሁ።
ኦ፣ እሺ የአባቴ ስም ነው ያሉት። እሺ አመሰግናለሁ በጣም እደውልልሻለሁ። ትንሽ ጊዜ አ፣ ገንዘብ ስለሚለቀቅልኝ ገንዘብ ይዤ ባወራ ይሻላል ስላት እሺ እሺ እሺ እሺ አመሰግናለሁ። መልካም ቀን ይሁንልዎት።
ደውላችሁ እሺ እሺ እሺ